Denesin yetiesti Bilmate, ovako mi እንደዛው ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ሄሎ ይሰማዎታል ሄሎ ጤና ይስጥልን
አብሮ ይስጥልን።
ሰላም እንዴት ዋሉ ምንድነው
አለን አለን አለን። እና ሄሎ?
እንዴት ነው? ስለ ሄሎ እየሰማሁት እኮ ነው። ስለ እሺ።
በረራ ምናምን ነገር እኮ ለማወቅ እኮ ነው።
እሺ ወዴት ነው መሄድ የፈለጉት ምን ልርዳዎት ኧረ እኔ የት እሄዳለሁ? እዚሁ አይለ ያው ማህበራዊ social media ላይ ነው ያየሁት አትልም?
እሺ
እና አገልግሎታችሁ እንዴት ነው? አስተማማኝ ነው? ጥራት አለው?
አዎ እ፣ የሚፈልጉትን መረጃዎች ስለ በረራ ማለትም በዋጋ እ፣ የትኬት ዋጋ ማለት ነው የሚሄድባቸው ቦታዎች እነሱ እነሱን እ፣ እንነግሮታለን። ከዛ ትኬቱን ደግሞ መቁረጥ ከፈለጉ መቁረጥ ይችላሉ። እ፣ ስራችን አስተማማኝና ጥራት ያለው ነው።
አ- ውጭ ሀገር ብቻ ነው የምትሄዱት? ሀገር ውስጥ ለራሱ
አገር የሀገር ውስጥም ውስጥ የለም?
አለን የሀገር ውስጥ
አሀ በአየር ነዋ።
አዎ አዎ በአየር
እሺ እሺ
እ፣ ስለዚህ እርስዎ የፈለጉት መረጃ ስለ ወዴት ሀገር ነው? የየት ሀገርን መረጃ ነው ማወቅ የፈለጉት?
ኧረ እኔ አይ ለማረጋገጥ እኮ ነው።
አ እሺ እሺ፣ እንደዛ ከሆነ ስለዚህ የሀገር ውስጥም በረራ የውጭም በረራ መረጃ እንሰጣለን። እ፣ በማንኛውም ሰዓት የበረራ መረጃ አገልግሎት ሲፈልጉ በዚህ ስልክ ይደውሉልን፣
እ፣ መረጃውን እናጋሮታ እንሰጣዎት- እንሰጦታለን።
እሺ በቃ እሺ እሺ ችግር የለውም። እሺ brother
እሺ እሺ፣ ከደወሉልን እናመሰግናለን። በጣም መልካም ቀን ይሁንልዎት።
እሺ እሺ እኔም አመሰግናለሁ።